የቀስተ ምሳትን እውቀት ይዘሽ ትመጫለሽ። የቀስተ ምሳትን እውቀት ይዘሽ ትመጫለሽ አልኩሽ። ሄሎ ሄሎ፣ ያው እንዴት ነሽ? ዲቦራ ነኝ።
ሰላም ነው ዲቦ?
አላ እንዴት ነሽ? ሰላም ነው?
አለን እግዚአብሔር ይመስገን።
ስራ ጥሩ ነው?
አዎ፣ ምንም አይልም።
እሺ መብራት ጠፋ እንዴ?
መብራት አልጠፋም። ኧረ ተቋረጠኝ ዲስኩ።
ኧረ አልጠፋም። እንደዛው እንትን እዛ እንዳለ ነሽ ነው።
ያለሽው አንቺ?
አዎ፣ እዛ ነኝ።
እኔ እኮ ሲወጣ ጊዜ መብራት የጠፋብሽ መሰለኝ።
ኧረ መብራት አለ፣ እዛው ነኝ እኔ።
ቆይ እሺ ድጋሚ እንትን ልበላውና accept ትይኛለሽ።
እሺ ነው እሺ